የሆነ ውጋው በእናትህ
አቤት hello ጻድቅ እንዴት ነህ ብሩክ ነኝ እንዴት ነህ ብሩክ?
አለን ሰላም ነው እንትን አለን።
የ Kiron shop ፈልገህ ነበራ ስንት shop ነው አዎ።
request ያደረግ ሀምሳ ነው ሀምሳ ነው ያደረኩት።
ምንድን ነው መሰለህ አሁን የምናደርገው Kiron shop ያው ብዙ ጊዜ ወላይታ አካባቢ አንሰጥም user እጥረት ስላለን
እህ፣ okay user እጥረት አለ እና የ shop እጥረት ማለት ነው okay የ shop እጥረት ስላለ ግን ለአሁኑ የሆነ በጣም አስቸኳይ ምናምን ፈልጋለሁ ስላል ከእሱ ልስጥህና አብዛኞቹ እሺ።
GR ነው የምንከፍትልህ እሺ
እሺ ችግር የለውም ግን አንድ ጊዜ የሆነ የሆነ ጊዜ አንድ አንድ ሁለት ምናምን ስጡኛል።
እንሰጣለን ግን በብዛት እንደዚህ ያገኛሉ ብለህ እንዳታስብ። የሆነ እኔ እንትን ሲል እኔ ራሴ እሰጥሃለሁ።
እሺ እሺ አሁን user የምፈልገው ወይስ installation ይሰራል?
እ- ላክልኝ፣ user ኡን ላክልኝ።
okay አንድ installation አይፈለግም።
እኔ እኔ እሰራለሁ ችግር የለም።
okay እሺ ፋይሉ አለ ከአሁን በፊት ሰርተህ ታውቃለህ?
አዎ አለኝ። አንተ user ኡን ብቻ ላክልኝ።
እሺ፣ okay በእንትን ነው በዲሽ ነው የምታጫውቱት?
አዎ
እሺ በቃ check ላርግና በዲሽ ከሆነ ቀላል ነው በቃ check ላርግና አንተ ላክልኝ።
እልክልሃለሁ።
እሺ እሺ አባቴ እሺ እሺ ብሩክ፣ thank you።
thank you በጣም እሺ
እሺ እሺ እሺ እሺ